ጤና ይስጥልኝ ኢትዮጵያ በረራ መረጃ ማስተላለፍ ላብቃ። hello ጤና ይስጥልኝ።
አቤት አቤት።
ምን ልርዳዎት?
ትኬት ከየት ወዴት ነበረ?
ወደ አዲስ አበባ
ከየት ነው መነሻዎት?
ባህር ዳር ባህር ዳር።
እ እሺ፣ ለመቼ ነው የሚፈልጉት?
ለመቼ ለመቼ ነው ያለው?
በየቀኑ አለ ከባህር ዳር አዲስ አበባ።
እና ለመቼ ለመቼ ነው? ወረፋ የለውም? በማንኛውም ጊዜ ምን እንትን ማለት ይቻላል? መ- መምረጥ እችላለሁ ቀን?
አዎ ይችላሉ።
እሺ ለማክሰኞ እችላለሁ።
ይችላሉ። ለማክሰኞ ለአንድ ሰው ነው?
አዎ ከባህር ዳር አዲስ አበባ መምጫ ብቻ።
አዎ ከባህር ዳር አዲስ አበባ።
እሺ። አንድ ደቂቃ እያየሁልዎት።
እሺ
እሺ ከባህር ዳር አዲስ አበባ ለማክሰኞ ጠዋት አራት ሰዓት ከሀያ አምስት የሚነሳ አለ ከባህር ዳር ሰባት ሰዓት ተኩል አለ ስምንት ሰዓት ከሩብ አለ አስር ሰዓት ከአርባ አለ አስራ አንድ ሰዓት ከሰላሳ አምስት እና አስራ አንድ ሰዓት ከሀምሳ እንዲሁም ማታ አንድ ሰዓት አለ የትኛው ሌላ አድርግሎት
አንድ ሰዓቱ ላይ ይሁን።
የማታ አንድ ሰዓቱ አዎ እስኪ የጠዋቱ ይሁንልኝ የጠዋቱ የጠዋት አራት ሰዓት ከሀያ አምስት እ እሺ እሱኛው አራት ሺ ስምንት መቶ አስራ ዘጠኝ ብር ነው
እሺ የከሳቱ ተመሳሳይ ናቸው ዋጋ የማታ አንድ ሰዓቱ
እ አራት ሺ ዘጠኝ መቶ ስድስት ብር ነው
እሺ የጠዋቱን አድርግልኝ። እሺ እሺ ማን ልበል ስሞትን አህመድ ኑሮ
ማን አሉኝ አህመድ ኑሩ አህመድ ኑሩ እ
እሺ፣ ቴሌግራም ይጠቀማሉ በዚህ ስልክ
አዎ
እሺ የአያት ስም ይንገሩኝ አህመድ ኑሩ ማን ልበል አብዴ አብዴ ማን ሀብቴ አ
ሀብቴ አህመድ ኑሩ ሀብቴ ኑሩ አብዲ አብዲ አብዲ አብዲ አ አብዲ
እሺ እ ቴሌግራም የሚጠቀሙ ከሆነ መክፈያ አማራጩን ልክሎታለሁ አሁን እኛ ከስራ መውጫ ሰዓት ስለሆነ
እሺ እ ከፍለው ቶሎ ቢልኩልን የተሻለ ነው የሚሆነው ትኬቱ እንድንልክሎት
እሺ በቃ እሺ።
እሺ አሁን መክፈል ይችላሉ
እሺ እሞክራለሁ በቃ እሺ ሞክሩና screenshot ይላኩልኝ የከፈሉበትን
እሺ እሺ እናመሰግናለን ስለደወሉ መልካም ጊዜ